ጤና ይስጥልኝ።
deposit አድርጌ ወደ ቤት ቤት አልገባልኝም።
እሺ tra- transaction message ኡ አለት?
እ?
transaction message ኡ መቁረጡን የሚያሳየው አለት?
አዎ እሺ ቴሌግራም ላይ ይልኩልናል። እሺ ስልክ ቁጥር ልስጦት።
እሺ ቁጥር ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት ቴሌብር ዘላከው ቴሌግራም ላይ በዚህ ስልክ ይልኩልናል።